Hello
አቤት።
ሰራሎት አዎ ኢትዮ ቴሌ promote የሚለው ነው አይደል?
ያው ኢትዮ መቶ ሰላሳ የሚለው
እኮ ኢትዮ መ- መቶ ሰላሳ promote የሚለው ማለት ነው።
አዎ፣ አዎ።
ልክ- ልክ ያለው መታወቂያ ፎቶ ልክ ያለው ስሞትን ማን ልበል
እ? ያሲን ያሲን አ ያሲን ያሲን ኑሪ
አ እሺ የት አካባቢ ነው የሚኖሩት
አ ስልጤ ወራቤ
ስልጤ ወራቤ ልበለው ወራቤ አ ወራቤ ወራቤ እሺ ያሲን ኑሪ እሺ አዎ።
ሲጠብቁ ይገባሉ ከቴሌ ብር ካለት ከአስራ አምስት ከሀያ ደቂቃ በኋላ ይገባል ቴሌብር ቆይ ልክፈት አልከፈትኩኝም።
አይ ይክፈቷ በቴሌ ብር ነው የሚገባው አ ቴሌብር star ሀያ ሰ- አ ሀያ ሰባት መሰል አልነበር?
አዎ እንደዛ ነው ወይ ደግሞ ሰራተኞቹ መቶ ሀያ ሰባት ላይ ደውለው ማገኛ ማግኘት ይችላሉ
እ? እ?
ሰራተኞቹን መቶ ሀያ ሰባት ላይ ደውለው ማግ- ማግኘት ይችላሉ call center ኦቹን የ- የቴሌብር ሰራተኞችን አዎ
እሺ እሺ